hello hello hello hello አቤት።
አቶ ኤለሞ አዎ ከ Ethio Chicken ነው መልሼ የደወልኩልህ።
እሺ ምንድን ነው check ለማድረግ እህ፣ check የምታደርገዋ ልጅ ዛሬ ስላልገባችም እና ነገ check ማድረግ ይቻል። ግን ምንድን ነው አሁን እየገባ ያለው text አዲስ system ስለሆነ የተሳሳተ መረጃ ሊሆን ስለሚችል እህ፣ የተሳሳተ ስልክ ቁጥር ሊሆን ይችላል። እሱን check አድርገን ነገ እናሳውቀሃለን።
አዎ Ethio Chicken ነው የሚለው alert ላይ ነው። የት ያገኛል? ሌላ እናንተ ጋር ነው registered የሆንኩት።
ልክ ነው የሚላከው አዎ አዎ፣ እንደ comment ምናልባት ስልኬም ካስቸገረ እንደ comment እኔ በ- አዲስ ጀማሪ እንደሆንኩኝ ነግር ያለው እና variation ኡ variation ኡ እውነት ከሆነ እቃ እንድ- መ- እቃው ሲመጣልን ይሄ ፊደረር እና ወተረር እነ- አብረው እንዲመጣልን እንፈልጋለን። በዚች ብር እ- አሳውቃለሁ። ነገ አረጋገጣችሁ።
ትክክል መሆኑን አለመሆኑን አ፣ ነገ አሳውቃለሁ።
እሺ አባቴ፣ እሺ፣ እሺ፣ መልካም እሺ።
እሺ።